ጤና ይስጥልኝ ቤተሰብ ዲቦራ ነኝ እባክዎ ምን ልርዳዎ?
እንትን ነበረ ገንዘብ አስተላልፌ አልገባም ነበረ ገንዘብ እሺ የቤተሰብ ቁጥር ይሄ ነው?
ስልሳ ሁለት ቤት ሰባት አንድ ሺህ ብር እሺ በጫፋ
በቻፓ ነው አይደል የላከው?
በጫፋ ይኸውልህ እንትን still processing ነው የሚለው ትንሽ ትላንትና እኮ አንስተማቸው። አዎ እንትን ደውለህልና አወ- አይቋረጥ ዛሬ?
ቀደም ደውዬ ነበረ ሲ- አ- እንትን already ከዚህ ስለወጣ ማቋረጥ አንችልም። ማድረግ የምንችለው ነገር ለእነሱ ማሳወቅ ነው። እንዲ እኮ ቢያንስ ወይ ለቻፓ ለቻፓ አዎ።
አሳውቂልኝ ነው ወይ እንዲመልሱት አይደለም ያ እሺ እሺ በቃ አሳውቃቸዋለሁ ቶሎ እንዳስገቡ። እሺ እሺ ደግሞ ትናንትናም ሌላ ነበረ በሌላ account ስንት ሌላ ቁጥር ነው?
በሌላ ቁጥር ነበረ አስተላልፌ እሱም እሱም ቢሎ አልገባም።
እንደዚሁ አል እሱም ስንት ትናንትና ብር ጠዋት ነበር?
እሱ አምስት መቶ ብር እስኪ ቁጥሩን ንገረኝ። እሺ ሰላሳ ሰባት እሺ ሰማንያ አምስት እሺ ሰባ ሰባት አስራ አራት ሰባ ሰባት አስራ አራት
እሺ በዚህኛው አምስት መቶ ነው ያልከኝ አይደል?
አዎ በዚህኛው አምስት መቶ ወደ ቴሌብር ነው የተላከው?
ወደ ቴሌብር ነበረ ቴሌብር እንደውም ዛሬ የለም ቀን ቴሌብር አዎ ወጥቷል። ዛሬ ግን already የተቆረጠ ወደ ቴሌብር የታ- የታዘዘ ይገባል። እሺ system እስካሁን አልገባም ስለተቆረጠ እኮ እኔ ምን ሆኖ ነው ብዬ እሺ ሁለቱንም እንትኖች አሳውቅልሃለሁ ለቻፓ።
እሺ ማ እሺ አመሰግናለሁ እሺ እኔም አመሰግናለሁ። መልካም ቀን። እሺ